ጤና ይስጥልኝ። ሁሉ ስፖርት ነው። ማንኮ እንርዳ ሰላም እንትን ብር withdraw አድርጌ እስካሁን አልገባልኝም። ትናንት ደውዬ ማስመዝግቤ ነበር።
እሺ የቴሌግራም ስሞት ማን ልበሎት
የቴሌግራሜ በዚህ አልጠቀም፣ በሌላ ሲም ነው የምጠቀም።
እሺ ወደ እኛ ልከው ነበር አይደለም?
screenshot አድርጌ ልኬ እሱማ ገብቷል። ግን ሌላ ነው ያልገባልኝ። ሌላ አላኩም።
እሺ ያላኩት ከሆነ ያላኩትን እዛው ላይ የላ- የ- ትናንት ልከው የተስተካከለው አለ አይደለ? እሱን ይ- እዛ ላይ ቴሌግራማችን ላይ ይላኩልን እና ይስተካከልሎታል።
አሁን ልላከው።
ምልክት- አዎ ምልክት አድርገው ይላኩበት።
እሺ እሺ መልካም ቀን።